ሰላም ነው። ትናንትና ማታ መጥተን ነበረ እና የ brain CT scan ተነስቶ ነበረ። ተንኮሉ መገርሳ የሚባል
እሺ፣ ቆይ ስልክ ልስጥህና በዛ ጠይቃቸው።
እሺ። አይ ውጤት በቴሌግራም እንልካለን ብሎን የሲዲ ንባብ አላኩልን እስካሁን።
አዎ እኮ የ MRI ክፍል ነው። ጠይቃቸው ዜሮ ዘጠኝ ሰማንያ ስልክ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት
እሺ ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ሰባት ሰማንያ ዘጠኝ አዎ በዚህ ደውለህ ጠይቃቸው።
ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ
እሺ እሺ እሺ፣ አመሰግናለሁ።